Hello
አቤት ጤና ይስጥልኝ
አብስል እንደው ቀጥታ ስርጭት ላይ ነን።
አ?
ቀጥታ ስርጭት ላይ ነን።
አዎ ቀጥታ ስርጭት ላይ ናችሁ እኮ እሱን እ፣ ለጠየቀው ጥያቄ መልስ መመለስ መገናኘት ይቻላል ወይስ እ፣ እዛው live ላይ ይከታተሉ። ለ-
live ላይ ተከታተሉ እንጂ ማናገር አይቻልም?
አዎ እ፣ ምን እሱ ለማግኘት ፈልገው ነው ሀሳቡትን ለማቅረብ አዎ በሰባ የሚቻል አምስት ከሆነ ስልክ እ? በሰባ አምስቱ ዜሮ ዘጠኝ ሰባ አምስት አያነሱም። እሺ ላ እሺ፣ Hello እሺ፣ መልካም አያነሳም አያነሳም። ለዛ ነው እሺ።
እ፣ መስመሩ የምትቸ- ም- የተያዘ ስለሆነ ነው። ደጋግሞ ይደውሉ።
የምትቸገሩ ከሆነ ችግር የለም። እሺ እሺ እሺ እሺ